ጤና ይስጥልኝ። አሪፍ ነኝ። ረድኤት ነኝ። እባክዎ ምን ልርዳዎ?
ሲስተር አሁን አሁን ላክልኝ ፎቶ አየህ?
አዎ ፎቶ ልከውልናል።
አዎ
ማን በሚባል ስም?
መ- መጫወት ቱር ስፖርት ቱር ቱር ስፖርት ነው። ቱር ስፖርት እሺ ደንበኛችን በዚህ በ- አሁን በሰጡኝ ቁጥር ነው።
አዎ፣ ይሄ ቁጥር ነው።
እ፣ በዚህ ቁጥር ልከውልናል።
አዎ ቱር ስፖርት ቴሌ ብር ደራል ሮማን ቱር ስፖርት ገና እሺ ደ- እሺ ደንበኛችን አንድ መስመር ላይ ይጠብቁን።
እሺ መስመር ብቻ ቤት
ደንበኛችን አሁን እ፣ አይቼው ነበረ በእርሶ ቁጥር እ፣ የገባ
እንደዛ አለ። አሁን ይገባል።
የገባ አ፣ እሺ እሺ፣ እሺ።
screenshot ልከውልናል፣ ፎቶ ልከውልናል።
እም፣
እሺ ደንበኛችን የቴሌግራም ቻናሉ ስም ማን ይባላል?
እሺ
ማን ይባላል?
እ- እ- የኔ ስም አዎ አዎ ቴሌ- ቴሌግራም የመጨረሻ እ፣ ቁጥር እ፣ አስር ነው።
እሺ
መጋጋ መጋጋ ቁር ሮሚዮ ሮሚዮ የሚለው ሮም ሮማ እሺ እሺ አሁን ተቀብለናል። እሺ እ፣ እ፣ እሺ፣ እናመሰግናለን ስለደወሉ።
አዎ፣ ሌላ እሺ፣ ያስረዱት ነገር አለ?
እሺ thank you thank you በደንብ thank you እሺ እሺ መልካም ምሽት ይሁንልዎት።
እሺ እሺ እሺ እሺ sister አየ አየ አየ